ትልኝ እኮ መለርታ
የቢቢሲ ስርጭት ሁለት ሲደሬው ጉባኤ ውጭው አይሰራ ሁለት ዘንጫን ማለት
ከለውድ ቦት የተቆራረጠ በኩት ኔትወርክ ያለበት አካባቢ ሁለት ቁጥር በሚጫንበት ጊዜ የውጭ ዲዮ ይላል አይደል? ሁለት ስንጫን ምን ነገር የለውም። አንተ ወደ ሁለት ዝም ብሎ ደጋግሞ ያንናው ቁጥርን ከተጫናችሁ ሁለት ቁጥርን ከተጫናችሁ በኋላ ቢቢሲ ሬዲዮ ለማድ አዎ ሁለትን በሚጫንበት እንደገና ሁለትን ከነካችሁ በኋላ
ሁለት ከተጫኑ በኋላ ሁለትን እንደገና ሁለትን ይጫኑ ይላል። በቃ እንደዛ አይበልም፣ አይሰማም፣ አይቀበልም። አዎ አይ በቃ እንትን አይልም። ያንኑ ነው አና የሚያደርገው ሁለትን እንደገና ተጫኑ ይላል። ዝም ብሎ ኮኔስሊ ነው። አቤት
ይሰማል።
አዎ አዎ
የውጭ ሀገር ሬዲዮ አንድ ላስረዳዎት። የውጭ ሀገር ሬዲዮ ለማዳመጥ ሁለት ቁጥር ከጫኑ በኋላ ቢቢሲ ሬዲዮን ለማዳመጥ አንድ ቁጥር ነው የሚጫኑ።
አይ ሁለት ብቻ አይቀበልም። ሁለትን እኮ ችግሩ እሱ ነው። ሁለትን አይቀበልም። ሁለት ስትጫኝ እንደገና ሁለት ተጫኝ ይላል። አባባሌ ገብተሻል አይደል?
እሺ የ system ችግር ለሚችል የ system ችግር ነው። እንደዛ መሰለኝ።
እናስተካከላለን። በጣም ስለደውል